ወይ Hello ፍቃዱ፣ ወይ password ኡን save አድርገው ከመውጣት በፊት ብዬክ ነበር አይደለ ቅድም?
Okay save አላረኩት ነበር መሰለኝ።
እሺ አሁን እንትን ያስገባውን password መልስ አስገባለች።
አሁን መጨረሻ ላይ ያስገባሃለች new password እና confirm password የሚለው ላይ አንድ አይነት password ነበር ያስገባኸው አይደለ?
አ እኮ በ- እሱን ያስገባህለትን password አሁን እያየሁ ካስገባለት accept በለኝ እና አስገባለት።
እሺ አክሰፕት ልበልሽ ላኪልኝ።
ልክ ይልሃል።
እሺ